ሄሎ ሰላም ጤና ሰላም ቤት ስቤት
ከቤት ስቤት አካውንቴ ወደ አካውንቴ ወደ ባንክ አካውንቴ ትራንስፈር አድርጌ አልገባልኝም ነበር።
በዚህ ስልክ ነው
አይደለም ቁጥሩ ገልሽ እሺ
ዜሮ ዜሮ
ዜሮ ዘጠኝ ዜሮ ዜሮ እሺ
ሰባ አምስት እ ሰባ አምስት ሰባ አምስት ድምጽ ዝቅ ብሏል አባ ይሰማል ሁለት ሰላሳ አራት
ስንት ስንት አርባ ሁለት ሰላሳ አራት አርባ ሁለት ሰላሳ አራት
አ